Hello?
સારું
ሄሎ સારું ሰላም ጤና ይስጥልኝ ሲልኝ
ጥሩ ይስጥልን አለን ምን ልርዳት
የቴላዊን ሽልማት ለማግኘት በምንድን ነው የምጠቀመው?
ጌሞችን ሲጫወቱ ሽልማቶች ያገኛሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት ይላል። እድሉን የሞክሩና ጥያቄና መልስ መርጠው ሲጫወቱ እድሎቹን ሲሞክሩ ላፕቶፕ ስር ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
እሺ
መልካም እድል።
እሺ